ተጠይቀው ነበር። ከዚህ
hello ወይ ይሄኛው ቁጥር ነው?
ይሄ ቁጥር አንደኛው ነው። አርባ አራት ቤቱን ደግሞ ልንገሮት ምናልባት ካስፈለጉት እሺ ዜሮ ዘጠኝ አርባ አራት አስራ አንድ
ወይ እሺ እሺ የዜሮ ነው የስልክ ነው?
normal መስመር የመስመር ቁጥር ነው።
ዜሮ ዘጠኝ አርባ አራት ዜሮ ዘጠኝ አርባ አራት አስራ አንድ አስራ አንድ ዜሮ ስድስት ዜሮ አራት ዜሮ ዘጠኝ ዜሮ አራት ዜሮ ስድስት ዜሮ አራት
okay ዜሮ ስድስት ዜሮ አራት አዎ አዎ ዘጠኝ አርባ አራት አስራ አንድ ዜሮ ስድስት ዜሮ አራት አዎ አዎ እሺ እሺ መልካም ቀን ቻው አመሰግናለሁ።
ችግር